Ten.
ስፖርት
ሄሎ።
ሁሉ ስፖርት ነው የምንወደው።
አዎ የሆነ ኦንላይን ላይ ተጫውቼ የሆነ ብር በቀደም በልቼ ነበረ እሺ እና እና ወደ ቴሌ ብር እንደ transfer አደርጋለሁ የተወሰኑን ብር ስል ማለት ነው። በቃ ያለውንም ጭምር ብር ነው የተደብኝ።
OK withdraw አድርገው ነው
አዎ እንደዛ አደርጋለሁ ብዬ ማለት ነው። ወደ ቴሌ ብር ብዬ ነበር እና ያደረኩት ግን ጭራሽንም እዛም አልገባም። እዚህ ላይ ደግሞ እዚሁ account ኤ ላይ ሁሉ ስፖርት ማለት ቀሪ ብር ነበረ እሱንም ወሰዱ።
እስከ transaction history ላይ ያልገባለሁትን screenshot አድርገው በቴሌግራም ይላኩልን።
ምኑን screenshot ማድረገው እናት ከ transaction history ላይ እ ብሩን transac withdraw አድርገውት ነው አይደለ? ግን እዛ አልገባም።
አዎ ውዝ ያልገባውን screenshot አድርገው ይላኩልን ከ transaction history ላይ።
እሺ እሺ እሺ